ሄሎ ሄሎ ስጥል ሚስት ቤት
ዲፖዚት ብዬ ኧረ ትናንትና የሆነ ብር ምንም ሊገባልሽ አለም ጠበኩ ጠበኩ ምንም ሜሴጁ ልካል ቴሌግራም ላይ ቆየሁ። ትናንት ነው የላኩት ራ ማን ነው? እሺ ንገረኝ ቁጥርን ዜሮ ዘጠኝ ሀያ አራት ሀያ አራት ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት ስልሳ አራት ሰባ ስምንት ስልሳ አራት ማስረሻ ነው ማስረሻ ማስረሻ ማስረሻ አሌክስ አዎ፣ ለቻፖች አሳውቀልን ነበር ዛሬ አሳውቃላለች። አዎ ለቻፖች ዛሬ
እኮ አልገባም እኮ።
ብሩ ነው መቶ ብር አይደለም አዎ ግን ቀንም ወስዶብኝ ነበር እንደዚህ ቴክሱን አትቼው ነበር። እሱን አላኩኝም ግን ማታ ይሄን የተወሰደውን ነው።
እሺ ቼክ እናርገው ቀንማ ሁለት መቶ ብር ነው የተወሰደብኝ።
ቼክ እናርገው አዎ አንድ
ዛሬ ግን አሳውቃል ነበረ ያወራሃት ልጅ እያስተካከልን ነው ትንሽ ጠብቁን ስላሉ ነው ቻፖች ሌለና የቤስት ቤት account ክ ላይ አሁን ያለው አስራ ስምንት ብር ነው አዎ እና ላኩት ላኩት።
እኮ ኧረ በምን ልጨርስ ላኩት።
ሊልክና አሳውቀናል እኮ ለቻፓዎች ጠብቁን ስላሉ ነው እያስተካከልን ነው ስላሉ ነው።
እና ይገባል።
እስቲ አሁን check ላድርግልህ account ክ ላይ እሺ check አድርጉ።
እያየሁት ነው። እሺ ስንት ጊዜ ያ፣ ዛሬም አድርገሃል እሱ ግን ገብቶልሃል።
እሱ ዛሬ ገብቷል።
ያረካው እኮ አዎ፣ አዎ።
እያየሁት ነው። ከላይ ገብቷል፣ ከታች ያለው መቶ ብር ነው ያልገባው።
እሱን ያልገባው ትክክል ስለዚህ እሷ በትክክል።
ስላሳወቀችልን እም፣ ትንሽ ጠብቀንና ይገባል። ትንሽ ጠብቁን ስላሉ ነው የብዙ ሰው ስለሆነ ነው።
እሺ እሺ እሺ
እሺ